ጤና በኩል ምድር daw.
Hello.
Eh?
ምድር ዳው ስለሚያ
ባየር
ምድር ዳው ለሚያች
አዎ ይሰማታል ለሚያች
አዎ
ምድር ዳዎች ለመያዝ እየሰሙኝ ነው?
ማታ በጨዋታ ላይ ሶስት መቶ ብር ልኬ ነበር።
እሺ
እና አመ ወይ ወደ አካውንቴ መልሽልኝ ወይንም ልጫውበት።
እሺ ለሚያችን አስመዝግበው ነበር እኛ ጋር ደውለው ከዚህ በፊት
አ አ
እሺ መስመር ላይ ጠብቁኝ እንዲሉት
አይ እንደሱ ነበር። ዳይ በሬዋ ቀመር ስሞትም አለበል ለመያችን
ስሞት
አለበል ስሞት አብዳ አብዳ
አብዲን ያለኝ
እ? መተለያ አብዲን ብር ነው?
ያለኝ ለመያች
አዎ
እሺ እ፣ ከቴሌብር ወ- ከመላ ቤት ወደ ቴሌብር ነበር ዊዝድሮ ያደረጉት።
አዎ
እሺ ደንበኛችን ከኛ በኩል ተስተካክሎሎታል። ወደ መላ ቤት ልከንሎታል። እነርሱን ያናግሯቸው።
የት
መላ ቤት ውስጥ ገብቷል ተመልሶ
አዎ መጫወት እችልበታለሁ ማለት ነው። መጠቀም እችላለሁ።
እዛ ውስጥ check ያደርጉትና ካለ እዛ ላይ መጫወት ይችላሉ። ካለ የለ ደግሞ መላ ቤቶችን ያናግሩ።
እሺ።
እሺ ደንበኛችን ሌላ የምንረዳዎት ነገር አለ?
አይ